ጤና ይስጥልኝ ሁሉ ስፖርት ነው የሚለጥፎ
ሰላም ነው።
እግዚአብሔር እንትን ነበረ agent መሆን ይቻላል እንዴ ክፍለ ሀገር ላይ?
አዎ ይቻላል።
እ ሀረር ላይ ነበር የፈለግኩት እና ምን ነበር የሚ- የሚያስፈልጉ አንዳንድ ነገሮችን ነግረሽኝ ለመጨረስ ነበር።
ስልክ ልስጦት ያዙ።
okay እ ስልክ- የሚያናግሩበት።
እሺ፣ ቆይ አንዴ አንዴ ንገሪኝ።
ሀያ አንድ
እንዳልሽ ሄሎ ዜሮ ዘጠኝ ሀያ አንድ ስልሳ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት
ዘጠኝ ሀያ ሁለት ዘጠኝ ሰባ ስምንት አርባ ዘጠኝ ሀያ ሁለት አዎ አዎ ጸጋዬ በዚህ ቁጥር ይደውል።
አዎ እሺ እሺ